ጤና ይስጥልኝ። ስልክ ተዘራ መርጃ ማዕከል
መረጃ ልጠይቅ ነበረ።
ይቻላል።
ወደ ሮቤ የሚሄድ መች ነው ያለው?
ወዴት አሉኝ?
አዎ፣ በባሌ ሮቤ ነገ ምናምን ባሌ ሮቤ።
አለን።
እሺ፣ አንድ መስመር ላይ ጠብቆኛል። check ላድርግሎት።
እሺ
Hello፣ ምን አልከኝ?
በረራ ያለን ወደ ባሌ ጎባ ነው።
መቼ?
እሱን check ላድርግሎት።
አዎ።
ይቀርታል። በኩል ሄሎ